hello
እማዬ ነገ ጠዋት የለም
ይህ ሱራ
አይ እስከ ጅጅጋ ነገ ጠዋት የለም
እስከ ጅጅጋ እዚህ ጅጅጋ ነው።
አሃ hello
hello
እስ- እስከ የት ነው ያለው? እሺ እስከ ጅጅጋ ነገ ጠዋት የለም።
እ?
እስከ ጅጅጋ የምትደረስ መኪናው ነገ ጠዋት የለም።
የት ነው ያለኸው?
እኔ አሁን ድሬዳዋ ነው ያለው።
ድሬዳዋ ቁጥራቸው ልጽፋ። ይሄ ጅጅጋ ነው።
ጅጅጋ ነው company staff information እ- እ- ቁጥሩ ላክልኝ ከድሬዳዋ ሶዶምብሯ ዜሮ ዘጠኝ አስራ አምስት አሃ ጻፍ። ልግ ቁጥራቸው ልንገርካ ዜሮ ዘጠኝ አስራ አምስት በ text ላክልኝ እስቲ በ text